Hello
Hello እንዴት አደሩ?
እግዚአብሔር ይመስገን ሰላም አደሩ።
እግዚአብሔር ይመስገን።
እ፣ የ- ለዩቲዩብ ምዝገባ ለመመዝገብ?
እሺ ይቻላል። ስሞትን ማን ልበል
ዘነበ እባላለሁ።
ዘነበ ማን ምሳው
ማኑ
ምሳው ምሳው ምሳው
አ
ስልክ ልውሰድ ዜሮ ዘጠኝ
ሰላሳ
ሰላሳ
ስልሳ
ስልሳ
ዜሮ አምስት ሰላሳ አምስት
አድራሻ የት ነው ዘነበ?
ቂርቆስ ክፍለ ከተማ
ማስታወቂያው ምን ላይ ነው ያዩት?
ቲክቶክ ላይ በኦንላይን ነው በአካል ነው መማር የሚፈልጉት?
በኦንላይን
እሺ ትምህርቱ የሚጀመረው መጋቢት አስራ ስድስት ነው።
እ፣ በሳምንት ለሁለት ቀናቶች ኮሜዲያን እሸቱ የሚያስተምረውን ቪዲዮ link እኛ እንልክልዎታለን።
እሺ ሾማ ከተጀመሩበት ሰዓት ጀምሮ link ኡ የሚያገለግለው ለ24 ሰዓት ነው። ከዛ በኋላ link ኡ ይጠፋል። በሳምንት አንድ እሺ።
ቀን የሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄያችሁን እዛ ላይ ማቅረብ ትችላላችሁ ማለት ነው።
እሺ አጠቃላይ ትምህርት የሚይዘው ሀያ ሰዓት ነው። የአንድ credit hour ዋጋ ሰባት መቶ ሀምሳ ነው። ክፍያችን እሺ።
አስራ አምስት ሺህ ነው። ልመዝግቦ
አስራ አምስት ሺህ ብር አዎ
እ፣ አይቀንስም።
discount ላይ ነበርን። discount ጨርሰን ነው ቀኑ አለፈ።
በቃ እሺ መልሼ እደውላለሁ።
እሺ እናመሰግናለን ስለደወሉ። መልካም ቀን።
እሺ።